እንዲንሳፋ
ሄሎ ይሰማኛል።
አቤት ጤና ይስጥልኝ።
ካሽ አውት ብዬ እስካሁን አልገባልኝም። ሄሎ
በምንድን ነው ካሽ ካሽ አውት ያሉት? ወደ ሰባ አምስት ከሳንት
ከባሞት ወደ
ወደ ቴሌብር
ቴሌብር ቁጥሮትን ይንገረን።
ዜሮ ዘጠኝ ስልሳ ስድስት እሺ ዜሮ አምስት
እሺ አርባ አራት ስልሳ ዘጠኝ
ከባሞት በኩል approve አልተደረገለትም። ባሞትን approve ያስደርጉ።
አልገባኝም።
ከባሞት በኩል approve ተደርጎ ወደኛ አልተላለፈም።
ገና ሰብራ እያለ ያለኝ አ፣ right አድርጎታል እኮ already
ወደኛ አልመጣም።
ባይ
ስለዚህ ባሞትን ኮንታክት ያድርጉ።
ጥሩ ነው።